መንፈስ ይወስደው ሄሎ
ሄሎ ጤና ይስጥልኝ። ዌስት ቤት ዮርዳኖስ ነኝ።
አብሮ ይስጥልን የሆነ ትኬት እስቲ አላበራልንም እይልን ቁጥሩ ልንገርሽና እሺ ንገረኝ። የ cashier code ነው ወይስ የትኬት አ cashier code ነው አስራ ሶስት cashier code? እሺ አስራ አስራ ሶስት ሀምሳ ስድስት ሀምሳ ስድስት ስልሳ ሰባት ስልሳ ሰባት ስልሳ ሶስት ስልሳ ሶስት ከደንበኛችን ትንሽ ነው።
አዝነው
ደንበኛችን አንድ ጨዋታ postpone ሆኗል። postponed ሆኗል። ከሀያ አራት ሰዓት በኋላ አዎ ከሀያ አራት ሰዓት በኋላ ትኬቱ እንትን ካለ ይመለስ። እሺ
አንድ ጨዋታ postponed ነው አላው እሺ ሰላም ዋሉ።
እሺ